ኃይለ አቤት
ሰላም ነው?
ሰላም ጤና ይስጥልኝ። Donkey Tube ነው።
እንትን ለመረዳት ፈልጌ ነበር።
ለምን አሉኝ?
ለእርዳታ ነበር የደወልኩት።
እህም፣ እ ለእርዳታ አሁን እየመዘገብን አይደለም። ብዙ ከአንድ ሺህ በላይ የሆኑ ሰዎች ተመዝግበዋልና እነሱን እስከምናስተናግድ አሁን እየመዘገብን አይደለም። ሌላ ጊዜ ማስታወቂያ ሲወጣ መመዝገብ ይችላሉ።
ስልሽ ስሜ ተመዝግቧል።
እህም፣ ከዚህ በፊት ተመዝግበዋል?
አ
መቼ? ምን ያክል ጊዜ ሆነ? ምን አሉኝ?
ኃይለ ሄሎ፣ መቼ ነው የተመዘገቡት?
እንጃ ቀኑን አላስታውስም፣ ግን የሆነች ሴትዮ መዝግባኛለች።
እኮ ምን ያህል ጊዜ ይሆናል? ወሩን አያስታውሱም? እሺ፣ ምን ያህል አ-
ከአንድ ወር በ- በፊት መሰለኝ። አዎ ከአንድ ወር በፊት እም፣ ከአንድ ወር በፊት። Okay፣ እንደዛ ከሆነ በጣም ብዙ ወረፋ ነው ያለው። ወረፋዎች ሲደርስ እንደውልልታለን።
Okay። ይሄ ስልክ ብዙም ስለማይሰራ እንትን ትልልኛለች ምን
ስልሽ ሌላ ስልክ ቁጥር መቀየር አይቻልም?
በምን ስልክ ነበር ከዚህ በፊት ያስመዘገቡት?
አይ ይሄ የእጅ ስልክ ነው።